ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጦት?
አሳና ማኔጀሩ
ሄሎ፣ ሄሎ
አቤት፣ ደንበኛችን
እ ጤና ይስጥልን። ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጦት?
አሳና ማኔጀሩ አሳና ማኔ አከም ጅርሱ ሄሎ ቪዛ ሊዲያ ዳማ ዶዲ መለከሚስኒቲሙ
ነጉማሚ
ማላንጀተኔ ማምለኬኛ አካሚሰን ነጉማዩ ነጋ ደገለተሳ እህ ኢንፎርሜሽናዊ ትግቶ ስራ ነገር ቱሬ
እሺ ማምለኬኛ የመለከሚስኒቲሙ
ነቺ ነው